hello ጤና ይስጥልኝ። በሚችል
ጤና ይስጥልን። አሁን ደውዬ ነበር እሺ፣ ተመዝግቤ ነበር እና ስልኬን ይመስለኛል እንትን ብዬ ነው text እልክልሻለሁ ብላ አላከችልኝም። ባንክ ላስገባ ነበር ብር።
okay እኔ ማስገባት እችላለሁ። ስምሽን ማን ልበል? ይቅርታ ኤደን ኃይለ ኢየሱስ
ኤደን፣ ስልክ ላይ ዜሮ ዘጠኝ አስራ ሁለት አስራ ሁለት ሀያ ሰባት ሀያ ሰባት ሰማንያ አንድ ሰባ ስምንት ሰማንያ አንድ ሰባ ሰባ ስምንት ስምንት እሺ፣ እ ቢኒያም መለስ ይላል account ኡ። ማስገባት ትችላለሽ።
እሺ።
እኔ እኔ ልክ እችላለሁ።
እሺ እሺ እሺ፣ መልካም ቀን